ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን።
አለን። ምን ልርዳ?
የ- የትኬት ምናምን ይላል። ምንድን ነው እሱ? ይህም ትኬት ነው።
ይሄ ቴሌቪዥን ጌም ስኬት ነው። ጌሞችን ሲጫወቱ ሽልማቶች አሏቸው።
አ፣ እኔ ተጫውቼ አላውቅማ። ትኬት ላከልኝ አ፣ አራት ግን- ትኬት ይላል።
ደንበኛ ሲሆኑ ትኬት ይገባሉታል።
አ፣ አራት ትኬት አለት ምናምን ይሉኛል።
አ፣ በትኬቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ።
አ፣ እድሉን ይሞክሩና ጥያቄና መልስ አለ። መርጠው ይጫወቱ።
አ፣ ስንት ስንት ነው ያልሽኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ሰማንያ አምስት ዘጠኝ
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
እሺ